ሄሎ
ሄሎ ጤና ይስጥልን ቤት ቤት እባክዎ ምን ልርዳው?
አዎ ቅድም የላኩልሽ በቴሌግራም ይላ አሰፋ የሚለው ነበረ።
ምን የሚለው አሰፋ የሚል ላኩልሽ አሰፋ ነኝ ብዬ ላኩልሽ የለም እ ብዙ ነን አሰፋ እና ከኔ ጋር አይመስለኝም ያወራኸው።
ፍሬ ህይወት
አዎ ለእኔ ነው የላከው። እሺ አልመለስኩልህም?
አዎ ልክልሃለሁ ያልሽው ልክላችኋለሁ ምናምን ብለሽ ነበር፣ ግን አልገባም።
አ- ቻፓ ነው ቻፓ ነው አዎ።
ምን አልከኝ?
ቻፓ ነው ቻፓ ነው።
አዎ ቻፓ እየቆየብን ነው ብታይ። ለዛ ነው እንጂ አመልክቼዋለሁ። የእነሱን መልስ እየጠበቅኩኝ ነው ያለሁት።
አ፣ ለዛ ነው አዎ ለዛ ነው። ዛ- አዎ።
ትላንትናና ይኸው ዛሬ በጣም ብዙ ሰው contact እያደረገን ነው፣ እየቆየብን ነው ያሉት። ግን አመልክቼልሃለሁ፣ ተልኳል። እሺ አሰፋ ስለደወልክ እናመሰግናለን። መልካም ቀን።
እሺ።